hello ጤና ይስጥልኝ። ሳሎን መድኃኒዓለም
ሰላም ጤና ይስጥልኝ።
አለን ገብኝ
ከአሪፍ ፔ ነው እየደወልኩ ያለሁት።
ከየትማ
ከአሪፍ ፔ።
ከአሪፍ ቤት
አዎ የእርሶን ስም አለበ።
እኔ ሀብታም እባላለሁ።
እሺ እ እዛ ቻ- ቻኖሊ branch ላይ POS ማሽኑን ለረጅም ጊዜ transaction ስላላየንበት ያጋጠሙት ችግር አለ ብለን ለመጠየቅ ነበር።
እስቲ ቆይ ሌላ ላገናኝሽ። ቆይ ሌላ ይቅርታ፣ በጣም እኔ cashier ስለሆንኩ አላውቅም።
እሺ እሺ፣ ይሳቅ
እሺ።
hello ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም ነው?
ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን። ከአሪፍ ፔ ነው እየደወልኩ ያለሁት።
እሺ እግዚአብሔር ይመስገን። ከአሪፍ ፔ ነው እየደወልኩ ያለሁት።
እሺ።
ለ POS ማሽኑ ለመነጋገር ነበር ለረ- እህ።
እ፣ ለረጅም እሺ።
ጊዜ transaction ስላላገኘንበት ያጋጠሙት ችግር አለ ወይ?
ምንም ምን ሲል ታላያችሁ ነው?
ያጋጠሙት ችግር አለ? ምን ምንም አለ?
የለም። ምንም ችግር የለም።
POS ኡ ላይ ያጋጠሙት ችግር የለም።
አዎ እስካሁን ምንም የተፈጠረ እሺ።
ነገር የለም።
ያው transaction ያየንበት ስላልሆነ ለረጅም ጊዜ ምንድን ነው ችግሩ ለማለት
እኮ ምን እየተጠቀሙበት አይደለም ነው? እየተጠቀሙበት ነው። ይሰራል መሰለኝ።
አዎ እየተ-
የት አለ?
okay፣ transaction ስላልተገኘበት ነው ይ- ያጋጠሙት ነገር አለ ወይንስ okay፣ አይ ያ- አይጠቀሙበትም? ቻርጅ አድርገው ፊት ለፊት ያስቀምጣል ወይ?
አዎ ያስቀምጡታል።
እሺ፣ ለምንድን ነው ታዲያ customer ኡ እሱን የመጣ አዎ፣ የመጠቀም ኦፕሽኑን እሱ- አያውቀውም ወይንስ option ኡን ሳይሆን አብዛኛው ጊዜ የራሱ bill ኣችን የራሱ scan አለው እና በዛው ነው scan የሚያደርጉና የሚጠቀሙት ቴሌብር። አብዛኛው ጊዜ ያን ነው እየተደረገ ያለው። ለዛ ነው
okay። ያው ለ customer ኡ እንደ option recommend ቢያደርጉት ምክንያቱም ወይ አሁን wallet ለምሳሌ ነው አንድ- ካርዱንም- cus- cus- customer POS እጠቀማለሁ ካለ እሱ አዎ።
ነው recommend የሚያደርጉት እነሱም።
እሺ፣ ግን አብዛኛው ጊዜ bill ኡ ላይ ያለውን scanner ነው የሚ- እየተጠቀሙ ያሉት። ለዛ ነው በቴሌብር ነው እያስ- የሚከፍሉት customer ኦች። ለዛ ነው POS ላይ ብዙም እ፣ እንትን ስለማይሉ እንጂ ያስከፍሉበታል።
እሺ፣ ደንበኛችን ያው እርሱም በ wallet ም በካርድ መክፈል ስለሚችሉ recommend አዎ።
እንዲያደርጓቸው ነው።
እሺ፣ አዎ ይቻላል። ልክ ምሳ
እሺ፣ እሺ፣ እናመሰግናለን። መልካም ቀን።
ችግር እሺ